hello
ሰላም ጤና ይስጥልኝ።
ሰላም ነው እግዚአብሔር ይመስገን። ሰላም ነው አለን። ዶንኪ ቲቪ ነው አዎ፣ ዶንኪ ነው።
እንትን ምንድን ነው የሆነ ማስታወቂያቸው ነበር። ይሄ ኢየሩሳሌም ጉዞ በእናንተ በኩል ትኬት ይቆረጣል እንዴ?
በእኛ በኩል ታዲያ ማስታወቂያ ያዩበታል አይደለም?
እ እ
ማስታወቂያ ያዩበት ስልክ የእኛ ማስታወቂያ የተቀበለ እዛ ላይ ነው ስልካቸውን ማግኘት እና እነሱን ነው contact የምታደርጓቸው።
okay ስልኩ ይኖርሻል አንቺ አሁን?
እኔ እጄ ላይ የለም፣ ግን ቪዲዮ ላይ ማየት ይችላሉ።
okay ዶንኪ ቲቪ ላይ ገብቼ ማለት ነው ድንቅ ልጅ የቀረበችው አሁን እጹብ ድንቅ ልጅ የቀረበችበት ላይ ማየት ይችላሉ።
እዛ ላይ አለ።
አዎ በጣም በቃ በጣም thank you። እሺ እሺ መልካም